હેલો
ሄሎ
ሄሎ ሄሎ፣ አቤት።
መኪና ይቼ ነበር አንድ ኮርስ ውስጥ በአምሳ ስምንት ታርጋ የለጠፈ ምን መኪና?
ኮምፓክት ኮምፓክት ያድ ሁለት ሺ ሁለት ሺ ስንት? አስራ ሁለት
አያል አስራ ሁለት ዓመት አንድ ሚሊዮን አምጡ ባንክ የሚመቻችለት እንደዛ አዎ አለ። ሁለት ነጥብ ሁለት ነው የሚባለው መኪናው አንድ ሚሊዮን ባንክ የሚ- አዎ መቼ ሁለት ሺ አስራ ሁለቱ ማለት ነው።
አንድ ሚሊዮን እኛ cash አዎ።
የምንከፍሉ
አይ ባንክ አንድ ሚሊዮን ባንክ አንድ ነጥብ ሁለት cash የምትከፍሉት ነው።
okay የምን ያህል ነው ክፍያው በወር የሚሆን አሁን የዚህ ይታወቃል
እ በወር ወደ ሰላሳ ምናምን ሺህ ብር ይደርስብሃል። አስራ አምስት percent interest አለው
okay እንደዛ ይደርሳል።
እሺ የት ነው ማየት የምንችለው መኪናው
እ መስቀል ፍላወር
መስቀል ፍላወር የት አ መስቀል ፍላወር ናዝራ ሆቴል ፊት ለፊት
okay።
ማሊባባ መኪና መሸጫ አ አ እሺ እሺ ሌላ እዛ።
ሳለ እዚህ Vitz ምናምን አለ።
የቻ- Vitz ሁለት ሺ ሁለት ሺ ሁለት ሺ ሞዴል ቪትስ አለ ስንት ነው የሚባለው አስራ ስድስት ከሀምሳ ነው የሚባለው። አንድ ሚሊዮን cash ስድስት ከሀምሳው ባንክ ይመቻቻል።
ሁለት ሺህ ሞዴል ነው ኮድ ስንት ነው ኮድ ሶስት ነው ኮድ ሁለት
ጥሩ እንደውም ኮድ ሁለት መሆኑ ጥሩ ነው እም።
አ አውቶማቲክ ነው አዎ አውቶማቲክ
ጥሩ በቃ ይሄንንም እናያለን አ ጠዋት እመጣለሁ ይቻላል ይቻላል። ሌሎችም compact ኦች አሉ ሁለት ሺ ስምንት ምናምን አ ባለፈው አስርም አለ አ
ባለፈው መጥቼ የሆነ ኮሮላ ነበረ ለጊዜ የለም ብላችሁ ግቢ እንደውላለን ብላችሁ ሳይመጣ ቀረና አይኖ ኦኬ።
እንመጣለን እቺ ጠዋት እመጣና እሺ።
ቢቶና አዎ ኮምፓክት ያሉትን እዛ ሄዳ በአካል ብታያቸው የተሻለ ነው። ይሄ ፓስተር ብራንቻችን ነው። እዛ የት?
ያለውን የት ሄዳ ብራንች?
ይሄ ፓስተር ነው ፓስተር አዎ ፓስተር ነኝ እናንተ አዎ አይ እኔ እዚህ አዎ።
ናዝራ ሆቴል ፊት ለፊት ያለው እሄዳለሁ አዎ።
ዛናሩን
አዎ እዛ ሂድና ያለውን ነገር በአካል እይ።
አመሰግናለሁ እሺ እሺ አባ